ሄሎ ቪዛ ምልክ ነኝ። እባክዎ ማለት የጉዞ መረጃ
እንትን ነበረ ይሄ ስራ የምናገኝበትን website ለመጠየቅ ነበረ።
እሺ፣ የምን ሀገር website
እ?
የምን ሀገር website ልስጦት?
እ፣ ይስቃለሽ ነው ቤት
ሄሎ
የ US የለሽም? የአሜሪካ ማለት ነው።
ስራ የሚያገኙበትን የ USA አዎ አዎ፣ እሺ፣ ይጻፉ። እሺ፣ እሺ። ሄሎ፣ እሺ፣ መጻፍ ጀምሩ። ይንገሩኝ፣ እነግሮታለሁ።
እሺ፣ ጀምራለሁ።
እሺ፣ USA
እሺ፣ US jobs
dot jobs፣ አይ dot የለውም J O B S jobs J O B S።
እሺ፣ በተጨማሪ ደግሞ ደብሊው ደብሊው ደብሊው ዶት እሺ።
indeed
ምን I N
E I N
L N N ነው N N for ናርዶስ N
እሺ፣ N እሺ፣ D
D E E
እሺ፣ E D
D dot com
dot com እሺ፣ W W dot indeed dot com።
እሺ። ካፒታል የሚሆን አይ ችግር የለውም እሱ
እሺ፣ ሞላ አመሰግናለሁ።
ያደረገው ችግር የለውም። እሺ፣ መልካም ቀን።